Hello? Hello? Hello? Hello?
Hello.
A ver,
ሄሎ a ver.
አልቆልሻል። እሺ
መቼ ነው የምትሄደው? አሁን የምትሄደው?
ትችያለሽ። ከአስራ አንድ ሰዓት አለን። ካልሆነ ነገ መምጣት ትችያለሽ።
እዛ እንኳን አይመችም መሰለኝ።
እኮ ንግ- ስትመጪ ንግድ ፍቃድሽን፣ መታወቂያሽን እና ውክልና ውክልና፣ መታወቂያ፣ ንግድ ፍቃድ እና የሰጠንሽ መረካከቢያ ፎርም አለች አይደል? እሷን ይዘሻት ነይ።
እሺ።
እሺ።
አንዴ cash ውጭ ታደርጋለህ